ሄሎ ጤና ይስጥልኝ ተድላ አምቡላንስ። እዚህ ጋ ቅድም የሆነ ሰዓት ላይ አገልግሎት አግኝተን ነበር። ቀድሜ ፕሮግራም ላይ እንድትይዙልኝ አንድ ሰዓት ነው የቀረው።
እሺ ከአንድ ሰዓት በኋላ ማለት አሁን ተ- ለስምንት ሀያ አምስት ጉዳይ ነው አዎ ለዘጠኝ ሀያ አምስት ጉዳይ ከዛ መነሻችሁ ነው።
እ፣ ትጨርሳለች ሙሉ ለሙሉ ስንት ሰዓት ይድረሱላቸው እናንተ ጋር?
ከአንድ ሰዓት በኋላ በቃ ማኑ ላይ የተገጠመው አንድ ሰዓት በኋላ ነው። በቃ አንድ እሺ፣ ሰዓት እሺ።
እስኪ ቅድሚያ እናንተ እንዲመቻችሁ ሰዓታችሁን አሬንጅ እንድታደርጉ ቀድማ አውቅ ስላለኝ ነው።
ችግር የለም። እሺ፣ ዘጠኝ ሰዓት ልላካቸው። ዘጠኝ ሰዓት አንተ ጋር ይድረሱልህ ወይ አስር ጉዳይ አስር ጉዳይ ይችላል ከዚህ ካ- ካለው ፕሮግራም ጋር እርሱት የሚያደርገው አስር ጉዳይ ሲሆን ነው።
በቃ አስር ጉዳይ እናንተ ጋር እንዲደርስ ቀድሜው ከዚህ እንዲወጣ አደርግልሃለሁ።
እሺ እሺ እንደሚጅ ነስቻለሁ።
አመሰግናለሁ።